ብር ወደ አካውንቴ ልኬ እስካሁን process ላይ እያለ አልገባልኝ አለ እባክህ ቸግሮኝ።
ዛሬ ነው
አዎ
በደወልክበት ቁጥር አዎ
ስንት ብር ነው?
ሶስት ሺህ ብር
በቻፓ ነው አይደለ?
አዎ አዎ
okay ስንት ስንት ደቂቃ ይሆኑታል ከሞከሩት? አሁን ነው አቤት?
የሞከሩት አይደለ?
አዎ ከአንድ ከሁለት ሰዓት ከሶስት ሰዓት በፊት
okay እሺ ትንሽ እንጠብቀውና ካልገባሎት ለቻፓ እናሳውቃለን። እሺ እሺ እሺ አመሰግናለሁ እሺ ችግር የለውም።